ጤና ይስጥልኝ አክሊም ወልፌማ እኮ ብሎ እርዳሁት ኧረ በእናትሽ ቅድም እኮ ነግሬያት አሁን አስተካክልላለሁ ብላኝ ነበር። ሰባ ብር ከሀበሻ በእናንተ በኩል ወደ ሀበሻ አስገብቼ ከቴሌ ብር እሺ
ከቴሌ ብር ወስዶብኝ ቆርጧል አስገብታል የሚል ቴክስት ገብቶልኝ ነው።
ስክሪንሾት ልካውልናል ቴሌግራም ላይ።
አዎ ነግሬያት ምናምን አሁን አስተካክልላለሁ ብላኛለች።
እሺ ደንበኛችን በዚህ ቁጥር ነበር ያስመዘገቡት።
አ ስሞትን ይንገሩኝ።
አዋ አብራር ጀማል
እሺ አንዴ መስመር ላይ ይጠብቁኝና ሌሎት እሺ መስመር ላይ ያሉ ደንበኛችን እሺ እየተሰራሉ ስለሆነ ትንሽ ይታገሱን፣ ጊዜ ስለሚወስድ ነው። እንዳለቀ እናሳውቀውታለን። እሺ መልካም ቀን ይሁንላችሁ።